Mr. Ved? Hello? Hello? ጤና ይስጥልን Mr. Ved? ምን አልከኝ?
የአካባቢ ችግር ተፈጥሮ ከትናንት ጀምሮ እስካሁን እየደወለ ነው።
እሺ ምን ነበር ይቅርታ?
ከድሬዳዋ እዚያ ጥናት ነው የአካባቢ ችግር ደግሞ እ እ ሪፖርት ያደረገ እኮ አሁን ደውለ ነበረ ልጁ ለእራት ወጣ ምናምን ብለህ እኮ አዎ እኮ እኔ ነበርኩኝ። አይ ስላልመጣ ነው። አሁን ይመጣ አራት ደቂቃ ነው የቀረው ይመጣል። የት ነበር ያልከኝ?
ድሬዳዋ ጥናት ነው እሺ እጠይቀውና በዚህ ስልክ ይደውልልሃል።
አዎ፣ እየጠበቅነው ስለሆነ እሺ ዛሬ ራሱ አልቆረጥም። በቃ አንድ ከልጅቷ ጋር ተጋልጠ ችግር የለውም ይደውልልሃል። እሺ እሺ